ጤና ይስጥልኝ ቃል ኪዳነ ሕይወት ቤቱን ለብደው
ትናንትናው በቁጥሩ ልንገራድ አቼ ከታረቅ ትናንት ቆርጬ ነበር።
ምን አድርገው ነበር?
የቆረጥኩት እንትን ነበርና ኦንላይን እሺ
ቼክ እንድታል እሺ፣ ካሸር ኮዱን ወይም ቲኬት አይዲውን ይንገሩን።
ቁጥሩ ልንገርሽ የስልኩን
እም?
የስልኩን ቁጥር ልንገርሽ እንደሱማ ማወቅ አንችልም፣ ብዙ ቲኬት ሊኖር ስለሚችል ወይ ካሸር ኮዱን ወይ ቲኬት አይዲውን ticket ID ውን አውጥቼ ነው የምሰጥሽ ልላክልሽ ወይስ እንዴት?
ቴሌግራም ላይ ላኩልን ወይ ደግሞ